ሀሳቡ እሱ በካሽራም ለየብቻቸው ሊጠቀማቸው እንጂ
ሄሎ ሄሎ ቢኒያም እንዴት እንዴት ነህ? ሰላም ነው አለ እግዚአብሔር ይመስገን የጠፋችሁ አለን አለን።
እንትን አ- የሆነ ከሌላ ሰው ከሌላ ቤት ከሶከር ጋር ነው ከምን እንደሆነ ቤቲንግ ቤት ጋር እየሰራ ነበር እና እሺ ከኔ ጋር መስራት ፈለገ ነገር እህ፣ ከኔ ጋር መስራት ፈልጎ ካይረኑን እየሰራ ነው እሺ እና ዩዘሩን ቅድም ሪሴት አድርጌ ነበረ እንዳልክ ዲላ የሚለው እና እሺ
እሱን ልኬለት በቃ ምናምን እና ምንም አያስፈልግም መቀጠል ይችላል በዛው እ፣ ምንድን ነው የሚያጫውተው እሱ?
ካይረን ኬኖ ኬኖ ኬኖ ኬኖና ነክስፒን?
ስፒን መሰለኝ አይ የፈንታ አይረገጥለትም። የሌላ ቦታ ከሆነ እኛ መጫን አለብና
ኦኬ እና አሁን የኔ ዲስኩል ላክልሽ አሁን ትችላለህ። ካ አሁን ይኸውና በቃ ቴሌግራም ላክልሽ ቢኒያም ጅማ ኤጀንት በሚል እሺ እሺ እሺ